ጤና ይስጥልኝ። ሄሎ ቪዛ የፍራታ ነኝ። በኮሚኒቲ በመረጃ ልስጥ።
ሌላ ጤና ይስጥልኝ። ሄሎ ቪዛ የፍራታ ነኝ። በኮሚኒቲ ጉዞ መረጃ ልስጥ።
ኦኬ፣ ወደ ኢታሊ ቪዛ ለማግኘት ቪዚት እንዴት ነው?
ኦኬ፣ ወደ ኢጣሊ።
ቪዛ እሺ፣ እዛ ቪዚት ለመሄድ መስፈርት በ- በቪዚት ሲሄዱ በምን ቢዝነስ ነው? ኦር ቱሪዝም ነው?
ቱሪዝም ምን አለ ቱሪዝም እዛ ሀገር ዘመድ ጓደኛ ያሉት invitation letter maybe የሚልክልዎት?
አይ ከዚሁ ለመጨራረስ ነበር።
Okay እንደዛ ከሆነ እሺ፣ የሚሞሉት ቪዛ